አይሰሙሽ ስትከላቸው በተር
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልን።
ሙዬ ከችክ ነበር የምደውለው። ይቅርታ ያልመጣሉት አይተም አለ
አዎ እ፣ እንትን ምን ቺዝና ቃሪያ አዛለሁ።
ቺዝና ቃሪያ።
አዎ
ኦኬ እ፣ cheese ኦት እኮ በስድስቱ ነበር አይደለ? ተመልሶ ነው።
አይ አልመጣም። እንትን driver ኡ ደውሎልኝ ነበር አልተሟላም። ያ- የእርሱ የእርሱ ስድስት ነው እ፣ ያለው አምስት ነው። የ- ስለዚህ እንትን እቃ እጥረት ስላለ ብሎ መልሶ አዎ። cheese ና አላለም።
ምንድን ነው የቀረው? ቃሪያ።
እ፣ ቃሪያ አዎ ቃሪያውን መቼ መሰለሽ ዓርብ ዕለት ነው የደረኩት። cheese ነው አዎ።
ሳምንት ሊሆነው ነው አይደል?
አዎ እ፣ okay። በጣም ይቅርታ ወርሃውስ ላይ ትንሽ እጥረት ስላለ አሁን አልወጣሉትም ሁለቱም item እና እ፣ አዎ፣ ሁለቱ ዛሬም አልመጣም።
አዎ አልመጣም ዛሬ። ለነገ እ፣ እንዲመጣሉት ላደርግ ሁለቱንም item
ዛሬ የለም።
ዛሬ የለም። አዎ በጣም ይቅርታ። የት ነው location ኦት? ይቅርታ ወሎ ሰፈር እሺ፣ ቶሎ ይቅርታ ወሎ ይቅርታ። ለነገ እንዲወጣሉት አደርጋለሁ። እሺ መልካም ቀን።